hello ሰላም ነኝ
ወይ ሰላም እንዴት ነሽ?
አለሁ። እንዴት ነህ?
አለሁ። በእናትሽ የገርጂ order ገብቶብኝ ቶሎ ነው ያለ።
order ነበርከን?
እሺ ሰባ አራት ሀምሳ ስምንት
ሰባ አራት ሀምሳ ስምንት አ አ አትዝጋው። እሺ dispatch ልጠይቅልህ።
እሺ እሺ
እሺ ሄሎ መሰለ ወይ ወይ ወጥቷል። እሺ አባ እ- እሺ እሺ አመሰግናለሁ።
እሺ